ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር ምደውልሎት።
እሺ
ቀን ላይ ደውለው አይሻ strawberry order ነበራት ብለው ነበር አይደለ? ተረከባለች አይደለ? አሁን ለ driver አሳውቄ ነበረ።
ስንት ሰዓት ላይ ነው የደረሳችሁልኝ?
okay፣ ሰዓቱን አልነገረኝም፣ ግን እቃው እንዳስረከበ ነግሮናል።
እስኪ ላረጋግጥ፣ ከቤት ውጭ ነኝ ያለሁት።
እሺ፣ ለአይሻ ይደውሉና check ያድርጉ።
በዚህ ስልክ ልደውልልህ?
እሺ፣ ይቻላል።
እሺ እሺ፣ መልካም ምሽት።